ሄሎ ሄሎ ወይ ወይ አማን ቅድም customer ቦታ ቀይራለች ያልከኝ order ነበር።
አ አ ይመለስ እሺ። customer ስልክ እያነሳችልን አይደለም ያለች ቦታ ነው።
ኮኮን ለመልሰው ቆይ አንዴ አይደለም ሚራስ ነው እሺ የምትመልሰው ሚራስ ሚራስ አ ታውቋል አይደል ሚራስ አ አ እዛ መልስና መ- ንገረን እሺ ይሻባል ግን እንዳይዘጋ ቶሎ መልሰው እሺ ከቻልክ እየጠበቅኩ ነው። ያው እስካሁን አልወጣልኝ ነው ሞኮዶ እሺ ቆሜያለሁ።
እሺ